హలో ఇస్తామా
ఇస్తాం అడ్వాన్స్ సమాచారము ስራ መስፈልጌ ነበር እና ስራ ካለ ብዬ
ፈልጊው ወይም ከዚህ በፊት ምን ሰርተሽ ታውቂያለሽ? ምን ሰርተሽ ታውቂያለሽ?
ያው ንግድ ላይ ሰርቼ አውቃለሁ። አካውንታንትም ነበርኩና
ዩናይትድ ተሻል
ምን አልሽኝ? አቤት ቪዲዮ አይተሻል?
አቤት ማዘር አይሰማም ድምጤ። እኔ ጋር ይሁን አንቺ ጋር ይቆራረጣል።
አይሰማም?
እስኪ ድጋሚ ልደውል። አይሰማም